ሄሎ ሄሎ እሺ check አድርጌው ነበር ትኬቱን እና ትኬቱን ሄሎ እያዳመጥከኝ ነው?
አዎ check አድርጌልህ ነበር ውስጡ Asian ነው የመደብከው።
እ?
Asian bet ታውቃለህ አይደል? ራስ የመደብከው ነው።
ሀያ ብር to- total goals Asian
Asian ሶስት ጎል አዎ Asian ስትመድብ odd ኡ እዚህ ላይ ያለው odd እንደዛ አይደለም የሚሆነው።
እ void ሳያደርገውም ይቀንሳል odd ኡን። ስለዚህ እንደዛ ነው calculate የሚደረገው።
እኮ በ normal calculate ሲደረግ ስንት ይመጣል?
በ normal አይደለም እዚህ ላይ ያሉትን ሳይሆን calculate የሚደረገው Asian ሲሆን ታውቀዋለህ፣ ግማሹን ሰጥቶ ግማሹን void የሚያደርግበት ነው። over አንድ ነጥብ ሰባት አምስት ብለኸው አሁን አንዱን አንድ ጎል ሲሆን ወይ ሁለት ጎል ሲሆን ይለያያል። odd ኡ ልልህ ፈልጌ ነው።
አዎ።
ተረዳኸኝ? የዛኔ odd ኡ ይቀያየራል። void የሚሆነው ብዙ ነው። ከዚህ ውስጥ ግማሹ odd የሚያዝ አለ፣ ግማሹ ማያዝ አለ። ስለዚህ ይሄ ትኬት ቦነስ የለውም ማለት ነው።
አይ፣ ከዚህ በፊት ስለወሰድኩኝ እኮ ነው ያባ አይ የለውም የለውም። check አድርገውና እንደገና ድጋሚ ከዛ በኋላ ተመለስ እንደገና። Asian Asian ላይ ይለያል። total over አሁን ብለህ ቢሆን ኖሮ void ያደረገውን እኮ ተዋዋልኩ እኮ ነው void ያደረገውን አይደለም void ሳያደርግ የሚቀንስ አለ እያልኩ ነው። void ገብቶኛል።
ሳይደረግ የሚቀንስ አለ። void እሺ ማለት አረንጓዴ አረንጓዴ የበራውንና አንድ ቀይ የበራውን total ኡን ለምን አትደምረውም አንተ?
እሱም ብቻ አይደለም ነው እኔ የምልህ። አረንጓዴ ሆኖም የሚቀንስ አለ እያልኩ ነው። ተረዳኸኝ? Asian ነው የመደብከው። normal over ምናምን over አንድ ነጥብ አምስት ምናምን አይደለም over አንድ ነጥብ ሰባት አምስት ነው። እሱ ሙሉ ደግሞ ታ- አረንጓዴ ይበራ እንደዚህ ታውቀዋለህ።
ሰርቼ ሙሉ አረንጓዴ ይበራ ብሩ ይቀንሳል ማለት ነው።
አዎ በርቶም የሚቀንስበት አለ እያልኩ ነው። Asian ሲሆን ታውቀዋለህ። ራስ አይደለም የመደብከው Asian ላይ ይለያል።
Asian ሁለት ሁለት ጎል ካልኩ ሁለት ጎል ከገባ አንድ ሰባ አምስት አይደለ ሁለት ጎል ከገባ አላገኘውም።
Asian ሲሆን ግማሹን ሰጥቶህ ግማሹን void የሚያደርግበት ወይ ግማሹን loss አር- እ፣ loss ሆኖብህ ወይ void የሚያደርግበት አይነት ነው። ተረዳኝ?
ውስብስብ ነው ብቻ ሰው መቶ ብር ነው ቢቀርም ችግር የለውም።
እሺ